ሄሎ
ምንድን ነው?
ሰላም ነው። የሆነ ፔፕሲ ላይ አይቼ ነበረ።
እሺ፣ ሁለት ስንት እህ እህ።
ሁለት ስንቱን
ምን አልሽኝ?
ሁለት ስንቱን ነው ያዩት?
ሁለት ሺህ ሞዴል።
አይቴል ሁለት ሶስት ነው ያዩት? አባት አዎ አዎ።
አንድ ነጥብ ሶስት
አንድ ነጥብ ሶስት ደ- የት ነው የሚታየው?
ታሰር አደባባዩ ፊት ለፊት
እ፣ ምንድን ነበር ታልከው? ደቡብ ኦሮ።
ህዝብ ነው?
ኦሮ ኦሮ ኦሮ ኦሮ ነው አ ደውዝ የለንም ኦሮ ታሪክ እና ዘጠኝ
እ፣ ድርድር አለው። ባንክ አለበታ።
ባንክ የለውም ካሽ
ባንክ ያለው ነበር ያየሁት።
ባንክ ያለው እሱ ወጥቷል። አባት ተሽቷል ወጣል።
ተሽቷል።
እሺ ድ- እሺ፣ ድርድር አለው። እሱ አንድ ነጥብ ሶስቱ ይህ ድርድር ይኖረዋል የለውም።
ይኖረዋል
ሞተርስ እንዴት ነው ጠ- ጠርዝ ማይዘን?
አ- አ- አይዝም አሪፍ አቋም ላይ ያለ ነው።
አሪፍ ነው። በቃ እናየዋለን። እሺ
እሺ።